Hello፣ ጤና ይስጥልን።
አብሮ ይስጥልን።
Brother supermarket ነው።
አዎ ከአሪፍ Pay ነበር የምደውሉት ደንበኛችን አሪፍ POS machine እሺ።
POS machine ኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር ደንበኛችን።
አ ሰሞኑ እንትን በጣም እያስቸገረ ነው።
ምን አስቸገረ?
connection ይሁን አላውቅም። key exchange ኡ key ውን እንትን ያስቸግረኛል።
successful አልሆነለትም።
አዎ ኪዳሉ ቶሎ successful አይሆንም። በጣም ረጅም ሰዓት ይቆያል። ደጋግሜ ሞክሬው ምናምን በካርድ ነው ወይስ በ wallet ነው ደንበኛችን?
በዋሌት በ wallet ነው። WiFi No On Sorry አድርገውታል?
በካርድ በካርድ WiFi off መሆኑን check አድርገዋል።
አዎ አዎ እሺ፣ ደንበኛችን ምናልባት ድጋሚ restart አድርገው ሞክረውት ነበር።
አዎ restart flight mode እያደረኩኝ አስር ሞክሬያለሁ። ይቆያል ትንሽ እንደሌላ ጊዜ ቶሎ አይመለስም።
ሁሉ successful አይሉትም።
አዎ ኪዳሉ ቶሎ successful አይልም። አዎ ደንበኛችን ምናልባት ሌላ ያጋጠመው ችግር ይኖራል።
ሌላ ችግር የለም እስካሁን።
እሺ፣ ደንበኛችን ለሚመለከተው አካል አስተላልፍሎታለሁ። ስሞትን ለያዝ።
እሺ ሰሚራ ባህሩ
አሁን ላይ ግን እየሰራለሁት ነው አይደል? ደንበኛ- አሁን እየሰራ ነው። አዎ ትንሽ ያስቸግራል።
ደንበኛችን ምናልባት ሌላ ጊዜ እንደዚህ አይነት ችግር ሲያጋጥሙት ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
ዘጠና ሶስት ዘጠና አምስት አዎ ደንበኛችን፣ እናመሰግናለን። መልካም ቀን ይሁንልዎት።
እሺ።